እዚህ ትቼ መጡ።
hello hello ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበረ ምደውልሎት እሺ እ አራት I mean አምስት አመት አምስት order product አድር order አድርገው ነበር product አይደለ? አምስት product ኦች አዎ አዎ እ ደርሶታል ወይስ refund?
አልደረሰንም።
እሺ ስለዚህ refund እናድርጎት
አዎ ግን ብሩን ነው የምንፈልገው አደራሽን። እሺ እኮ አዎ እንዳታደርግ።
ተመላሽ ነው የምናደርገው። አዎ አዎ በ point እንዳይሆንብኝ።
አይ አይሆንም፣ ወደ ቴሌብር refund እናደርግሎታለን።
እሺ እሺ።
አመሰግናለሁ። እሺ እሺ ምናምን